Hello Javi, Javi. Aló.
Javi, Javi.
estás más menos
Ah, c'è per...
menos
Ah, c'è per...
Ah, c'è per- una- Ah,
ቻፓ ነው ምን እንወደዋል
ah, የሆነ በስተት የሆነ ብር ስንት አድርጌ ነበርና ቻፓ ላይ እሱን ብር እንዲመልሱ እንጠይቀው።
ከምን ላይ ነው
አ? ከቴሌ ብር ቻፓ ላይ ማለት ነው በስህተት ስንት አድርጌ ነበር
ወደ ምን እንዲገባ ፈልገው ነው
አዎ ቴሌ ብር ላይ እንዲገባልኝ ፈልጌ ነበር። እኔማ ሳላውቅ አይ ነው ወደ የሆነ- ምንድን ነው በስህተት እንዲያስገቡት ወደ ምን ለማስገባት ፈልገው ነው
አ፣ እንትኑ ከ- ለማስገባት አልፈለኩም ነበር። የሆነ PIN ስመጣልኝ ከዛ okay ያልኩት ወደ ቻፓ send ተደረገ።
ስንት ብር
አምስት ሺህ ብር
ውሸቴ ሌብር ስልክ ቁጥር ይንገሩኝ
የተለይ ብር ዜሮ- ዜሮ ዘጠኝ አርባ
አርባ
አርባ ስምንት
አርባ ስምንት
ሰባት ስልሳ ስድስት
ሰባ ስልሳ ስድስት ስንት ብር ነው
አምስት ሺህ ብር
እሺ፣ ከቴሌ ብር የቆረጠበት transaction አለው
አ ከቴሌ ብር ነው ይቆረጣልኝ ወደ ቻፓ send ተደርጎ እሺ አምስት ሺህ ብር
አ
እሺ ዜሮ ስልክ ቁጥር ልስጦትና
አ በዛ ስልክ ቁጥር ይልካሉ
okay ምን ሆነ ትክ እንትን ደረሰኝ እሺ ዜሮ ዘጠኝ
እሺ ስልሳ
አይ
ሰባ ሁለት
ሁለት እ? ዜ- ይቅርታ ዜሮ ዘጠኝ ስልሳ
ስልሳ አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት
እሺ አይ
እሺ በዚህ ቴሌግራም ላይ ላኩልን